ችብችብ ብዬ ላስገባት። ሰላም ጤና ይስጥልኝ ችብችብ።
ሰላም ሰላም ሰላም ሰላም ይመስገን። application ኡን አውርጄ ነበርና ኦር ለማዘዝ ለሆቴል ነበርና ፍጹም ማግ- እንትን ማለት አልቻልኩኝም። እ- ማለት application ኡን እንትን ምኑ ነው አላወኩበትም።
ያሰሩት? እሺ አሁን እንትኑ product ኦቹን ያሳየውታል አይደለ?
ያሳያል። አዎ ያሳያል።
አዎ እሺ አሁን ለምሳሌ እንትን ያስፈልገውታል፣ group ያስፈልገውታል። መጀመሪያ
እሺ group ኡን የት ጋር ነው ሰው አዘጋጅተዋል
ራሴ ዲክቴት ማድረገው እ
ራሴ ማዘጋጀው group ኡን አዎ አዎ እርስዎ ማድረግ ይችላሉ፣ ሌሎቹም ማድረግ ይችላሉ። ግን አሁን እርስዎ create ካደረጉ እሺ join join የሚያደርግ የሚሎት ሰው ከስ- ከእርስዎ ጋር የሚያዝ ማለት ነው።
okay እኔ መጀመሪያ create አደርጋለሁ ከዛ join የሚለኝ ሰው ጠብቃለሁ ማለት ነው አ፣ በ area ለእነሱ ባስ link ኡ around እ፣ link ኡን ይልኩላቸዋል ነው ለሚያውቁት ሰው ለሚያውቁት ሰው ለማውቀው ሰው ልካለው አዎ።
እነዛ ሰዎች እኛ እኔ join ያደርጋሉ ከዛ ነው አዎ።
order ማድረግ የሚቻለው no no no መጀመሪያ ይኸውልዎት አሁን እ፣ product ኡን ከነ price ኡ ያሳዩታል አይደለ?
ያሳየኛል አዎ so አሁን ለምሳሌ ዘይት ከፈለጉ የዘይቱን እንትን ሲነኩት እ፣ picture ሯን ሲነኳት ወደ ላይ scroll ሲያደርጉት create group የሚል ይመጣል አይደለ?
እሺ እሺ okay እዛ ላይ ኖት አሁን አዎ እ፣ አሁን የት ጋር ነው የሰርኩሽ አሁን የ vegetable ላይ እሺ፣ ጥቅል ጎመን ብያለሁ አ አሁን እሱን ነኩት አይደለ? so እሱ ምልክቱ ከነኩት በኋላ ወደ ላይ scroll ሲያደርጉት create group የሚል create አልመጣም?
group ይላል እሱን ይንኩት። ከዛ እሺ።
proceed proceed የሚል መጣ
ያው መጣ።
አዎ እሺ፣ እሱን
እሺ group የተከፈተ ይመስለኛል። ከፍተናል እየሞካከርን ነበር በእርግጥ okay፣ ከፍተውታል already።
አዎ አዎ